Hello
አቤት፣ ምን መጣ?
ከቴሌ ብር transaction አድርጌ ነበርና ግን አልደረሰኝም። ቫሙስ ላይ
ከቴሌ ብር ወደ ቫሙስ ነው።
አ
እሺ፣ transaction message ደርሶታል አይደለም?
አ፣ የቴሌ ብር 127 ደርሶኛል። ሁለቴ ነበር ያስተላለፍኩት።
ሁለቱም አለ።
ሁለቱማ 200 ብርና 100 ብር ነው። transaction ኑ አለ።
ያልገባሉትን ሁለቱም ነው ያልገባው።
ሁለቱም አልገባማ።
እሺ የሁለቱንም transaction message ከቴሌ ብር ስልክ ቁጥሮት ጋር አድርገው ቴሌግራም ላይ አ ቻፓ official የሚል አለ።
አ ቻፓ official አዎ አ ቻፓ official ስትሉ ይመጣል። ቻፓ Financial Technology እሱ ላይ Okay።
ይላል።
Screenshot አድርጌ ልላከው ወይስ ኮፒ አድርጌ ልላክላችሁ?
ይላኩልን። ቴሌ ብር ስልክ ቁጥሮትንም አድርገው ይላኩልን።
እሺ እሺ፣ አመሰግናለሁ።